ኧረ ፍርሃን ስለው ካንሳ በእናትህ
ሄሎ ፈራን ወይ ወንድሜ ወርዶ እኮ እያለቀ ነበረ እና ዘጋብኝ እሺ።
እንትኑ እሺ አክሰብት ትለኛለህ ድጋሜ ጨረሰ እሺ አ- አልጨረሰም መሰለኝ እኮ load እያደረገ ነበር አ- እሺ accept በለኝ እሺ ነበረ።
ቶሎ በል። አስራ አንድ እኔ- ሰዓት ስለሆነ የምወጣው እሺ እሺ ቆይ አንድ አምስት ደቂቃ ጠብቅኛ እሺ እሺ ወንድሜ እ
እ